ሄሎ ሄሎ ሄሎ፣ ወይ
ወይ ቅልጥል
የትኛው
customer ስልክ አይሰራም ብላኝ ነበር እኮ።
ዜሮ አራት አርባ ሶስት አልኩሽን አይ ዜሮ አምስት ሰማንያ አራቱ ዜሮ አምስት ሰማንያ አራት አልኩሽን አ ዜሮ አምስት እሺ ስጪኝ ስጪኝ ዜሮ ዘጠኝ ሰባ አምስት ቆይ አንዴ ቆይ አንዴ ቆይ ቆይ አንዴ መስመር ላይ ዜሮ ዘጠኝ ሰባ አምስት ነው አልሽኝ ሰባ አምስት አሁን ሰላሳ ሶስት ሰባ አምስት ሰላሳ ሶስት ሀያ ሰባት ሀያ ሰባት ሀምሳ አምስት ሀምሳ አምስት እሺ አዎ፣ በቃ።
ሻውቀስ እንዴት ትሆንልኛል ታስታኪልኛለሽ ሰለምዬ አ እሺ እንትን ትበላሻለሽ